hello ሎ እ
ጤና ይስጥልን።
አብሮ ይስጥል
እሺ እ ፋሪስ ቡቲክ ነው።
አዎ ሰላም ነው።
እንዴት ነሽ?
ደህና ነኝ። ከዊላ ሶሉሽን ነው የምደውለው አ ወኩሽ እና ባለፈው application ኣችን ላይ ትምህርት ነበር አይደል?
አዎ እም፣ እንዴት አገኘው የ application ሀሳብ?
አ ምንም አይልም፣ አሪፍ ነው።
አሪፍ ነው አይደለ?
አ እ፣ አዎ። እና አሁን ደግሞ account ኦቹን አክ ማድረግ አንዳንድ system ላይ የሚሞሉ ጥያቄዎችን እየጠየቅኩ ነው እና መጠየቅ እችላለሁ?
ይፈልታለ እሺ። የቡቲክ ስም ፋሪስ ቡቲክ ነው?
አ አ አዎ ፋሪስ ቡቲክ እሺ። የት አካባቢ ነው?
የታቢ ሀና ቀለበት ከፍ ብሎ ጽዮን መግቢያ ገበያ ማዕከል
አና ጽዮን ገበያ ማዕከል አዎ ጽያ ገበያ ማዕከል ነው።
እና
አ
እ፣ contact ሰዎቹ ቢደውሉ አንተ ማግኘት የሚችሉት
አዎ ማን ማን ነው? ስምህ ፋሪስ ነው ፋሪስ ፋሪስ።
አ ወይ በታችኛው በር በጫፍ ላይ ማለት ነው።
እሺ። ፋሪስማ
ኑረዲን ፋሪስ ኑረዲን። እሺ። ስልክ ቁጥር ይሄኛው ራሱ
አዎ ራሱ
እሺ። ዜሮ ዘጠኝ ዘጠኝ አይደል?
አዎ ዘጠና ሶስት ዘጠና አራት ሀምሳ ሶስት አስራ ሰባት
የስራ ቀን መች ነው?
አዎ ሳምንት ሙሉ ነው።
ከእሑድ እስከ እሑድ።
አዎ
እሺ። ከስንት ሰዓት እስከ ስንት ሰዓት?
አ ጠዋት ከአንድ ሰዓት እስከ ሁለት ሰዓት አዎ አ ይህ ነው hello፣ አይሰማም። hello፣ አይሰማም። hello፣ ወይ አይሰማም።
እኔ ይስማኛል።
እሺ፣ እስከ ስንት ሰዓት? ከአንድ ሰዓት እስከ ስንት ሰዓት?
ጠዋት ከአንድ ሰዓት እስከ ማታ ሁለት ሰዓት ሁለት ሰዓት። እሺ። እ፣ ሎጎ አለ እንዴ ፋሪስ?
እ ሎጎ
የለኝም
አለ እ ይሰራል።
አዎ
እሺ። እ፣ ንግድ ፍቃድ፣ TIN number ወይንም ደግሞ መታወቂያ ማግኘት ትችላለህ?
ይቻላል።
እሺ። ቴሌግራም ትጠቀማለህ?
አዎ በዚሁ ስልክ አሁን መልእክት እልክልሃለሁ፣ ትልክልኛለህ።
እሺ
እሺ፣ አመሰግናለሁ። መልካም ጊዜ።
እሺ፣ አመሰግናለሁ።
እሺ፣ ቻው።